ጤና ይስጥልኝ የሎቢዛ ሄዘን ነኝ። የባኮትን እናንተ የጉዞ መረጃ ስፖርት
ወደ በስራ ምክንያት ቪዛ ለማግኘት ነበረ እና ወዴት ሀገር ወደ ካናዳ
Already ከዛ ሀገር ቀጣሪ ድርጅት አግኝተዋል። ከካናዳ እ?
ከካናዳ ቀጣሪ ድርጅት አግኝተዋል።
አይ አላገኘም፣ ገና መሞከሬ ነው።
እሺ። ስለዚህ መጀመሪያ ከካናዳ ሀገር ቀጣሪ ድርጅት ማግኘት አለቦት። እ፣ እሱን ለማግኘት ደግሞ የ website ነግሮትና እዛ ላይ ገብተው ለስራ apply ማድረግ ይችላሉ።
website ኡን አንዴ ነገር እሺ። ኢንተርኔት connected ከሆኑም እ፣ step ኡን ነግሮት ይችላሉ እንዴት apply እንደሚያደርጉ።
አለኝ። አዎ connect አለ፣ ኢንተርኔት አለ።
እሺ። Job Bank
ጆብ ባንክ
Job Bank dot GC
ዶት ጂሲ
GC dot CA እ?
ዶት ሲኤ
ዶት ሲኤ አ
አንዴ ድገሚልኝ።
Job Bank Job Bank ዶት ጂሲ
ዶት ጂሲ ዶት ሲኤ
ሲኤ አ
space አለው space አለው የለው space የለው።
የለውም?
አ እሺ፣ እሺ እ፣ እየገቡ ነው።
እየገባው ነው።
እሺ፣ እሺ።
አንድ ጣለሽ
እሺ፣ ችግር የለም።
ኮኔክት አልሆንም አለኝ።
እ፣ ማለት እ፣ ዌብሳይቱ አልሰራለት።
አዎ አሰራልኝ።
እ፣ ኦኬ እሺ። ወይ ዝም ብለው ጆፕ ባንክ ብቻ ይበሉትና ትክክለኛውን አብረን እንትን እንላለን። ጆፕ ባንክ ብቻ ብለው ሰርች አድርጉት።
ጆብ ባንክ ብቻ ጆብ አዎ።
ባንክ አዎ።
ጆብ ጆብ እሺ ብር ኮሚላ እነዚህ ናት ጆብ ባንክ ብቻ በዚህኛው ስልክ አይደለም ሀያ ስምንት ቤት ነው የምገባው